ታዲያ ሌላ
አቤት ምን ነው ዳዊት?
እንትን ገንዘብ ወደ ቴሌብር አስተላልፌ ነበር።
በቻፓ በኩል ነው። እሺ ወጪ ነው ያደረጉት?
አሁን ወጪ አድርጌ ነበር withdraw አድርጌ እሺ ከዛ ቴሌብሬ ላይ አልገባም።
አሁን በደወሉበት ስልክ ነው። መቼ ነበር ቀኑ?
አሁን ነው አሁን
ስንት ብር ነው?
ስምንት ሺህ አምስት መቶ መጀመሪያ ስምንት እዚህ ሺህ ቁጥር እኛ ጋር የመጣ የለም። እሺ የተጫወቱበት betting ድርጅት ጋር ደውለው ወይ ጠይቋቸው።
አሀ የተጫወትንበት betting ኡ ላይ መደወል አዎ አለብን እነሱ ጋር ደውለው approve ያስደርጉት ወይ እኛ ጋር አልመጣም። system አችን ጋር ስላላኩት ነው እነሱን ጠይቋቸው። አዎ